ሄሎ ጤና ይስጥልኝ ቤተሰብ ራሄል ነኝ። ባኮም ልርዳው?
ብዙ ድራማ ነውና አልመጣም።
አልገባልህም?
አዎ እሺ እንዴቃ
ሄሎ
እየጠራ ነበር። ምን ከቤት ቤት ምን ልርዳው?
ብዙ ድራማ ነውና አልመጣም።
ምን አሉኝ?
ብዙ ብሩ ድራማ ነውና አልማ አልገባም።
የመቼ ነው?
ማታ ነው በቻፓ ነው ያደረጉት?
በቻፓ አይደለም ሳንቲም ባይ ነው።
እሺ ስንት ብር ነው?
አራት ሺህ ሁለት መቶ
እሺ የቤት ቤት ስልክ ቁጥሩን ንገሩኝ።
ዜሮ ዘጠኝ አስራ አምስት እሺ
ሀያ አራት ዘጠና ሶስት ዘጠና ሶስት ሀያ አራት ዘጠና ሶስት ዘጠና ሶስት አዎ እሺ አንዴ መስመር ላይ ጠብቁኝ።
እሺ
እሺ ይገባሉታል። እሺ ፕሮሰስ ላይ ነው።
ናት አረ ተጣዋብ የጠብቅ ነው ናት ይሄ ገባኝ። አሳውቀናቸዋል። እኛ ለሳንቲም ቢ አሳውቀናል። የብዙ አ?
ሰው ነው እንደዚህ የሆነው የእርሶ ብቻ አይደለም። የብዙ ሰው እ።
እንደዚህ ይሆናል እና አሳውቀናቸዋል፣ እናስገባለን ብለውናል።
እስከ ማሽ ይጠብቃል
እስቲ ይደውሉላቸው። ዘጠና ሶስት ስልሳ ላይ ይደውሉና
ነገርሽ ነገርሽ ነገር ዘጠና ሶስት ስልሳ
ያንተ እ፣ ይደውሉላቸው ለሳንቲም ፔ።
እሺ እሺ መልካም ቀን።